error.
ሄሎ ሄሎ፣ አቤት።
ጤና ይስጥልኝ አቶ ፍጹም፣ እንዴት አደሩ?
እግዚአብሔር ክብሩን ይሰዳለው።
ከ Flintstone Homes ነበር የደወልኩሎት።
እሺ።
ባለፈው ወደ ቢሮ እመጣለሁ ብሎኝ አልተመቾትም መሰለኝ።
አዎ አልተመቸኝም። ከእንደገና ብሩም ደግሞ እኛ የተነጋገርነው እና እኔና ባለቤቴ አዎ፣
ብሩ ብዙ ብር ነው።
okay፣ እሺ፣ ለዛ ነው።
እሺ። ከአቅሞት በላይ ሆኖ ነው።
አዎ እሺ፣ እሺ፣ እሺ።
እሺ።
አመሰግናለሁ።